ሄሎ
ሄሎ ሰላም ጤና ይስጥልኝ ቤት ቤት
ሶስት ሶስት መቶ ብድንግ
እሺ አንዴ ቆይ ላስተላልፍልሽ
አስራ ዜሮ ዘጠኝ ቆይ አንዴ ይዘሻል
በሽት ቤት
ሄሎ ጤና ይስጥልኝ ቤት ቤት በሽት ቤት ውስጥ ነው ብድንግ ሶስት ሶስት መቶ ሶስት መቶ እሺ በዚህ ቁጥር ቁጥርን ንገረኝ አባቴ።
አስራ አምስት ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ
አስራ አምስት እሺ እሺ ዜሮ ዘጠኝ አስራ አምስት ሄሎ ሄሎ
አስራ አስራ አምስት አስራ ስምንት አስራ አምስት አስራ ዘጠኝ አስራ ስምንት እሺ አርባ ሶስት አርባ ሶስት እሺ ሰላሳ ስድስት ሰላሳ ስድስት ስንት ብር ነበረ? ሶስት መቶ ሰላሳ ስድስት ሰላሳ ስድስት እ?
መተረሳ ስልሳ ስድስት ስድስት ነው ስልሳ ስድስት ስልሳ ስድስት ነው ሰላሳ ስድስት ሰላሳ ስድስት ስልሳ- ሰላሳ ስድስት አይደል?
አ- አይደለም እ፣ ስልሳ ስድስት ስድስት ነው ስል- ስድስት ስድስት
ስልሳ ስድስት
ስልሳ ስድስት አ፣
መቼ ሶስት መቶ ነበረ?
ብር አ፣ ሶስት መቶ ብር እ፣ ትናንት ትናንት ነው።
አ፣
እሺ። በዚህ ቁጥር ቤስት ቤት የለም እያለኝ ነው አባቴ። ትክክለኛ ቁጥርን ትነግረኛለህ?
እ፣ አስራ አምስት ነው አስራ አስራ አምስት።
ስምንት አስራ አምስት አስራ ስምንት
አርባ ስ- አርባ ሶስት እሺ
ስልሳ ስድስት እሺ ወደ ቴሌ ብር ነው።
አዎ
ዊዝድሮ አድርገህ ነው አይደል? ሶስት መቶ ብር አዎ ገባ
ሁለት ነው ሲ- የቤስት ቤት አካውንት ያለክና
አ፣ ሶስት መቶ ብር ነው አይደል? ባለ failed ነው የሚለው ትና- ትናንትና።
አ፣ ገባ አይ አልገባም። failed ነው የሚለው ትናንት ነው ዛሬ ነው? በትክክል ቀኑን ንገረኝ።
ዛሬ ነው አሁን አሁን ዛሬ ነው አሁን ነው አ፣ ሀያ ማለት ነው። ስለዚህ በ voucher ነው የሞከርከው። እሺ አ፣ voucher voucher ታውቃለህ አይደለ?
አ፣ አዎ በ voucher ነው የሞከርከው። አቅራቢያ ሱቅ ካለ ቤስት ቤት ሄደህ መውሰድ ትችላለህ፣ ሶስት መቶ ብር። ካልሆነ ደግሞ ወደ ቤስት ቤት አካውንት መልሰው። እሺ የለም።
ስቴፖቹን ታው- ስቴፖቹን ታውቃለህ? የቮቸር ስቴፕ ወደ ቤስት ቤት ለመመለስ ቁርዒ
እ እ ሄሎ ገባ ስቴፕ አለው ቮቸር ላይ ነው ያለው፣ ስልክ ላይ ነው ያለው። እሺ ብሩ እና ወደ ቤስት ቤት አካውንት تلفون መልሰው።
على ملامة كرمان እ
أيا كفيني مقاطع
ሄሎ جبه እሺ ቴሌግራም ላይ አውራኝ። እሺ voucher በልና ቴሌግራም ላይ ጻፍልኝ፣ step ኦች እልክልሃለሁ። እሺ
مش هاي voucher voucher ቤዛ voucher በልና ጻፍልኝ።
router ነው አዎ آه مش ste- step ኡን ታውቃለህ?
آه هاي هاي በቃ እሺ፣ ወደ ቤት ቤት መልሰው። እሺ ካቦ እሺ፣ መልካም እሺ